ሄሎ ጤና ይስጥልን። ዋሽንግተን የህክምና ማዕከል
ከሚኒሊክ ሆስፒታል ነው። ከወገብ በላይ CT scan ፈልገን ነበር።
ከወገብ በላይ የምንድን ነው?
የ- ማለት ቁስል ልበልሽ ወድቆ እላዩ ላይ እቃ ወድቆ እኮ የታዘዘው ምንድን ነው የሚለው?
CT scan ኡ ነው። ሄሎ ሄሎ ይሰማኛል እ ማለት የታዘዙ ስትይ ወ- እኮ ስሙ ወረቀቱ ላይ የታዘዘው ምንድን ነው ነው የሚለው።
ቆይ እሺ ዶክተር ላናግራት። ዶክተር የታዘዘው ምንድን ነው አለች። ቶሏም ቦሩ ባር ሲቲ ስካን
እ?
ቶል- ቶላም በሩ ቶሎ ዝንቦ ሳክራለሁ።
ሄሎ ሄሎ ሄሎ
ቶራኮዞን ባሲቲ ስካን ነበር የፈለግነው።
ይቅርታ፣ ወይ አንድ ጊዜ እንትኑን ትልኩልኝ እንዳሳያቸው የጤና ባለሙያ ስላልሆንኩኝ እንዳሳያቸው request ኡን በቴሌግራም ይላኩልኝ።
ቆይ በየትኛው ቁጥር?
ስልክ ልስጣቸው።
እሺ
ሄሎ ሄሎ ወይ እ፣ በስልክ ልስጣችሁና ላኩልኝ በቴሌግራም እ፣ እንዳሳየላችሁ።
እ ስልክ ልስጣችሁና በቴሌግራም ላይ የወረቀቱን ፎቶ አንስታችሁ ላኩልኝ።
እሺ ዜሮ ዘጠኝ ሰላሳ ዘጠኝ ዜሮ ዘጠኝ ሰላሳ ዘጠኝ ሀምሳ ሁለት ሀምሳ ሁለት ሀምሳ ሁለት ሶስት ጊዜ ሀምሳ ሁለት ሀምሳ ሁለት ሀምሳ ሁለት ሀምሳ ሁለት አዎ በዛ ይላኩልኝ።
ሀምሳ ሁለት ሀምሳ ሁለት ሀምሳ ሁለት እሺ